Hello Hello ጤና ይስጥልኝ።
አብሮ ይስጥልን። እንዴት ከኢትዮጵያ ነሽ?
ነበር በደውልልዎት ከየት ከየት?
ከቢጂአይ ኢትዮጵያ።
እሺ እናትዬ አሁን እንዴት ነሽ?
የመስመር ኃላፊዎች ደውለውልን ነበር። ቤተሰብ ግሮሰሪ ነው አዎ እ፣ ኦክሲጅን አልቆባቸዋል እና ኦክሲጅን መዝግቢላቸው ብለውኝ የትኬት ቁጥር እ፣ ደውለሽ ስጣቸው ብለውኝ ነው።
እሺ እናትዬ እሺ ቤሎታላ የትኬት ቁጥሮት መቶ ሀያ ሁለት አርባ ሶስት ነው መቶ ሀያ ሁለት አርባ ሶስት
መቶ ሀያ ሁለት አርባ ሶስት እሺ እናትዬ አመሰግናለሁ።
አ ከሶስት ቀን በላይ ከቆየሁበት መልሰው እኛ ጋር ደውለው በዚህ ስልክ ቁጥር አ በዚያ እሺ።
ቁጥር ይደውሉልን።
እሺ እናትዬ እሺ እሺ መልካም ቀን።
እሺ ላንቺ